የለም። ሰላም ጤና ይስጥልን ቴሌቢ
እግዚአብሔር ይመስገን ጤና ይስጥልኝ።
አለ ምን ልርዳዎት?
ሰሎን ጥያቄ እስከ ሶስት እስከ አራት መልስ ነበር ምክንያት የለኝም አለች።
እ ጥያቄና መልሱን በተከታታይ ካልመለሱ አስሩንም ወይም ደግሞ አንድ ጥያቄና መልሱን እየተጫወቱ ሰከንድ ካለቀበት ወደ ኋላ ይመልስቦታል።
ምን ያህል ሰከንድ ነው የሚያስፈልግ?
አቤት
ምን ያህል ሰከንድ?
ለአንድ ጥያቄ አስራ አምስት ሰከንድ ነው።
አስራ አምስት ሰከንድ አዎ
እና ሶስት አራት ጥያ- እሺ ጥያቄና መልሱን ደግሞ መልሱም ትክክል ካልሆነ ወደ ኋላ ይመልስቦታል። አስሩንም በተከታታይ ሲመልሱ ትኬት እ ይሸለማሉ። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል የሚጫወቱት ማለት ነው።
ጥያቄ መልስ
አቤት ሄሎ ሶስት ጥያቄ መልስ ሽልማት የለኝም?
ትኬት ነው የሚሸለሙት። በሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ነው የሚጠቀሙት።
ነው አይደል?
አዎ
እሺ እናመሰግናለን።
ምንም አይደለሽ።